hello ጤና ይስጥልኝ ቤት
ሰላም ነው እናቴ?
ሰላም እንዴት ነህ?
አለን ከእንትን ለማስለቀቅ ነበር bonus
okay እሺ cashier code ኡን ንገረኝ አስራ ሁለት
እሺ አንዴ ጠ አስራ እሺ
አስራ ሁለት አስራ ዘጠኝ እሺ ሀምሳ ስልሳ ዘጠኝ
እሺ
ሰላሳ አንድ
ሁለት መቶ አርባ ብር አለው ቦነስ እሺ ሌላ ትችልኛለሽ አንዴ ትልሽ እሺ እሺ አስራ አንድ እሺ ዘጠና እሺ ሀያ ስድስት እሺ አስራ አምስት አስራ አምስት አ
ይሄኛው የለውም የለውም። እሺ አዎ
እሺ እናት አመሰግናለሁ።
እሺ እሺ መልካም ቀን ይሁንልህ እሺ